አርባ ሁለት
ሄሎ ጤና ይስጥልን ቢስሚት
ሌላ ጤና ይስጥልን
ዘውዳ ሌላ
ጤና ይስጥልን ቤስት ቤት ሰላም ነው
ሌላ አይሰማም አሁን ይሰማል። ሰላም ነው።
እሺ፣ ከጊዜ ጋር አለን፣ ነበር አለን።
ቤት እሺ፣ ቤት ምን ነበር?
የደወልኩልህ ማለት ነው።
እሺ።
እንትን ልጁ ይዝሮ አረገ እና እሺ።
ወደ ኢብር ነው አረኩኝ የሚለው ማለት ነው።
ኦኬ እሺ እንዴት ነው አሁን ደግሞ ትላንትና ደውዬ block ተደርጓል የኛ ኢብር ብሎ አለኝ።
ያ ያ- እና ኢብር እዚህ አይሰራም ማውጣት ከቻለ እኮ voucher code መስጠት አለበት እኮ አረግ
አዎ እናንተ ጋማ በ voucher code ነው በ voucher code ነው እኛ ጋር እንትን የሚሉ አዎ።
ስለዚህ እንዴት ነው ማድረግ የሚችለው ልጁ
እስቲ ስልክ ይዘን እ ቆይ supervisor ኡ ላገናኝሽ እሺ እሺ ተስፋሽ እሺ እሺ
በስምሽ transfer hello
አንድ እሺ
hello
hello አቤት ሰላም ነው ሄሎ፣ ሰላም ነው።
እ፣ ከጂጂ ጋር ነበረ Best Bet የምደውልልህ እሺ እንትን ነበረ ያው customer ነው voucher አርግቶ እሺ ወደ ኢብር ነው እሱ አረኩኝ የሚለው ማለት ነው። ለእኛ ጋር ደግሞ voucher code መስጠት አለበት withdraw እንድናደርግ ማለት ነው።
ልክ ነው።
እ፣ ስለዚህ አሁን እሱ እንዴት ነው እ፣ ኢብር ላይ ነው ያረኩትኝ፣ ግን ኢብር ላይ አልገባም ነው የሚለው እስቲ የ Best Bet number ኡን ተነግሪኛለሽ?
እ፣ ማለት የ- የስልክ ቁጥሩ ነው የሚጫወትበት ነው ዊዝዶ ያደረገበት የ Best Bet ቁጥሩ ማለት ነው።
ስልክ ቁጥሩ ማለት አዎ
ስልክ ቁጥሩ ዜሮ ዘጠኝ እሺ አስራ አምስት እሺ ሰላሳ እሺ ሀምሳ ስምንት እሺ ሀያ ሶስት
መቼ ነው ዊዝዶ ያደረገው?
አስር ሰዓት አካባቢ ትላንትና
ስንት ብር ነው?
አራት መቶ ብር አ
አራት መቶ ብር እ አራት መቶ ብር ነው።
አዎ
አራት መቶ ብር አ አራት መቶ ብር በየታለ እስኪ አራት መቶ ብር የሚል እ
አራት መቶ ብር ነው ያልሽኝ?
አዎ አራት መቶ ብር ነው ያደረገው።
አዎ አራት መቶ ብር በ voucher ነው ዊዝዶ ያደረገው። voucher history እንትን ላይ ግባና ያገኘዋል፣ ኮዱን ያገኘዋል። እና ለአንቺ ስጥሽና ዊዝዶ አድርጎ cash ኡን መስጠት ትችያለሽ አንቺ።
በቃ voucher history ላይ አልፈለግም።
አዎ እዛ ላይ ፈልጊለትና አለ እዛ ላይ ቁጭ ብሏል። pending ላይ ነው፣ voucher ነው።
እሺ እሺ እሺ፣ አመሰግናለሁ።
ችግር የለም እሺ።